ሄሎ አቤት። ሄሎ ሄሎ
ይሰማኛል። ሄሎ እ እ እ ይሰማኛል። አዎ፣ ምን ያልሽም ነው?
አሁን ደውሎ ነበር እርሱ
እ የእንትን ላይ ምንድን ነው?
መንገደኛ።
አዎ አዎ ደውዬ ነበር።
እም፣
አንድ መኪና አውጥቶን እኮ ከዚህ ከከተማ አውጥቶን እ፣ ኬት
እ፣ ከጅጅጋ እ፣ እ፣ ምንድን ነው ጅጅጋ ላለው ድሬዳዋ ማለት ነው እሺ፣
ወደ ጅጅጋ እየሄድን ነበረ። ከዛ አውጥቶን እ፣ ከከተማ ካወጣን በኋላ ገና ተመልሰን ከከተማ እቃ እናመጣለን ብሎ ብር ደግሞ መናሮስ እያለን የተቀበለን በቃ በዚህ ሁኔታ አሁን ፀሐይ ውስጥ ቁጭ ብለናል። መንገድ ላይ ብራችን አልመለሰልንም። ገና ከከተማ በባጃጅ ሄዶ እቃ ያመጣሉ። ከዛ ቁጭ ብሉ ብሎ ነው እያስቀመጠን ነው ይመጣል ተመልሶ
እ?
ይመጣል ተመልሶ።
እ፣ ብሩ አይ ሹፌሩ
ሹፌሩ እ መጣሉ ብሎ ነው ሹፌርም ሹፌርማ እዛው አለ።
የት ነው ያለው?
ሌላ ሹፌሩ?
ሌላ እ?
ሹፌሩ የት ነው ያለው?
እዚሁ መኪና ጋር ነው። ምንድን ነው የሚባለው? ማልጀረማ በክቡን በክቡን ማልጀረማ እ እ አሰስ እ እ አ- አዝመ የት መሰለሽ ቦታው? እዚህ ከከተማ ወጣ ብሎ
hello
እና እዛ ነው ቆ- ቆ- ቆመን ያለን ፀሐይ ውስጥ እዚህ ከከተማ ወጥቶ ማለት ነው ትንሽ ወዲያ እ፣ እንትን መሄጃ ወደ ደንገጎ መውጫ ማለት ነው። hello
እሺ፣ ታርጋውን ይዛችሁታል?
እ እ የታርጋ ቁጥሩ
አዎ አውቃለሁ።
እሺ፣ ጋር ይጠቁ
ልንገሪሽ ቆይ አንዴ አንድ ጊዜ መልሼ እደውላለሁ።
እ፣
መልሼ እደውላለሁ። ቆይ አንዴ።
እሺ እሺ